ሄሎ ሄሎ፣ አረ በእናታችሁ ስልካችሁ ምንድን ነው?
ኦርደር ነበር ስንት ነበር? ኦርደር ነበር ሄሎ ኦርደር ነበር። ሄሎ ሄሎ፣ ኦርደር ነበር ሰማንያ ሁለት አምሳ ሰማንያ ሁለት ሀምሳ አንድ ምን ሆነ?
ፒኑንም አስተካክሉልኝ። ምግቡንም አልደረሰም፣ ተስተካክሉ ጠይቀው።
ራ ማስተካከል አል ማስተካከላለሁ ብሎትን ል አልችልም። ሬስቶራንት ደውዬ ቶሎ እንዲያወጡ
እሺ፣ ፒን ኑን ቼክ አስተካክሉ።
አደርግልሃለሁ።
ቼክ አለ ማስተካክሉ።
ቼክ አድርጌ ያስጨምር